ጤና ይስጥልኝ ሚኪያስ አብሮ ተመስ ከዊፕላስ ሶሉሽን ነው የምደውለው ከምን ዊፕላስ ሶሉሽን እሺ እ እኛ application ላይ ተመዝግበው ነበር እና አሽከርካሪነት ነው የተመዘገቡት ወይስ challenge ኡን አይተው ለመቀላቀል ነው ለመጠቀም?
challenge ኡን አይቼ ለመቀላቀል እሺ እ አሁን እርሶ የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው
እሺ እና challenge ኡን ለመቀላቀል ከሆነ ዊፕላስ ሶሉሽን user የሚለውን ላይ ገብተው እዛ በመመዝገብ እ አሸናፊ የሚያደርጉትንም referral code ማግኘት ይችላሉ።
እሺ መልካም እሺ በተጨማሪ ደግሞ application ኣችን ላይ አርባ አራት service ኦች እና እ ትራንስፖርት መጠቀም ይችላሉ። ሶስት መቶ ሀምሳ game ኦችም አሉት።
ምን የሚሆኑ game ኦች እ መ- game ኦች ሶስት መቶ ሀምሳ game ኦች አሉ መጫወት ይችላሉ።
እሺ እሺ መልካም ቀን።
እሺ